ደግም ቤት መልካም ስጦታ እናቴ ማርያም የቡሏ አለኝታ ባንቺ ፈወሰው ድኗል ዓለም ዋሴ ነሽ ድንግል ለዘላለም ደግም ቤት መልካም ስጦታ እናቴ ማርያም የቡሏ አለኝታ ባንቺ ፈወሰው ድኗል ዓለም ዋሴ ነሽ ድንግል ለዘላለም ሕይወት ነሽ የሲሎንዲስ የኔ መጽናኛ የቁስሌን ፈውስ የጽድቅ መሰላል መሻገሪያዬ ባለም ስደክም ነሽ ማረፊያዬ አምንብሻለሁ በረከቴን አምንብሻለሁ በዓለም ውጊያ ሲዝል ጉልበቴ ፍቅርሽ አበርታኝ ድንግል እናቴ የሕይወት ውሃ የፈለቀብሽ እውነተኛ መብት የተገኘብሽ የአምላኬና ድንግል እናቴ በረከት ይዘሽ ግቢልኝ ቤቴ ጠላቴን ኃይል ታሳፍሪያለሽ፣ እኔን በምልጃሽ ትጠብቂያለሽ። ድክመቴን አይቶ ይከሰኝ ጠላት ጠበቃ ሆኜ ድንግል የኔ ናት።